ጤና ዋሽንግተን የሕክምና ማዕከል
hello፣ አቤት፣ ዋሽንግተን ምልክ ነኝ።
አቤት ጤና ይስጥልኝ። እኔ ነው ደህና አደርሽ?
ሰላም፣ እግዚአብሔር ይመስገን።
ትናንትና ተመርምሬ እዛ
እሺ፣ ዶክተር አይቼ ምናምን ወጥቼ ነበርና እዘር anyway result ን email ልታደርግልኝ ትችያለሽ እባክሽ?
የምን result? የ lab result ነው።
የላብራቶሪ
እሺ፣ ቴሌግራም እንዲላክልዎት ላስተላልፍልዎት። ስሞት ቴሌ- ማን- እባክሽ እባክሽ እ?
እሺ፣ ስሞት ማን ነበረ?
ስሜ ብ- ብሩክ ለሜሳ።
ስልክዎት ይህ ነው?
ቁጥሬ እ? ቁጥሬ ልንገርሽ?
ብሩክ ማን አሉኝ?
ብሩክ ለሜሳ
እሺ፣ ስልክ ቁጥር በቁጥር አይደል የምታውቁት? 0911 ቴሌግራም አለው አይደል?
ቴሌግራም አለኝ።
አንዳንድ ሰባ ዘጠኝ አርባ ሶስት ሀምሳ ሶስት ነው።
በትክክል በቃ አስተላልፍልዎታለሁ።
እሺ እባክሽ አመሰግናለሁ። እሺ እኔ እሺ፣ እኛ አመሰግናለሁ።
እሺ እሺ እሺ